ሄሎ ሰላም ጤና ይስጥልን ቴሌብር
ይስጥልን አለን ምን ልርዳዎ
አይ መልዕክት የተላከልኝ መልዕክት ነበርና
እሺ
እና ለጥያቄው መሳተፍ ፈልጌ ነበር።
እሺ ቴሌቪ game ነው game ኦችን ሲጫወቱ ሽልማቶች አሉት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ
ኮከብ ዘጠኝ ሰማንያ አምስት መሰላል ሰባት ቁጥር ላይ ቋንቋ ይምረጡ አንድ ቁጥር ላይ ለመመዝገብ የሚል አለ ሶስት ቁጥር ለመጫወት ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ ጥያቄና መልስ በኮይን ነው የሚጫወቱት እድሎትን ይሞክሩ የሚል ደግሞ በትኬት ከፈለጉ በድረገጽም ገብተው መጠቀም ይችላሉ እሺ መልካም እድል
እሺ እሺ ምንም አይደለም እሺ